በጣም አሪፍ ፓይ ተጠቅሜ withdraw አድርጌ ነበር እና አንድ ሳምንት ሊሆነው ነው አልገባም እስካሁን ብሩ።
አሀ፣ አንድ ሳምንት አስመዝግበው ነበር ከዚህ በፊት?
አላስመዘገብኩም። ከዚህ በፊት አሪፍ ፓይ ተጠቅሜ withdraw አደርግ ነበር፣ ይሰራልኝ ነበር። ከዛ ማክሰኞ ነው ረቡዕ ደግሞ በሁሉ ስፖርት እንደዛ ሳደርገው success ብሎ ነበር። አሁን ደግሞ success ብሎ ይገባል ብዬ ስጠብቅ በኋላ ደግሞ decline አለ።
አሀ፣ አሁን እነሱ- ላይም ብሏል።
አዎ እነሱ ጋር ስደውል ደግሞ success ብሎ ስለነበር መጀመሪያ ከእነሱ ጋር ነው መጨረስ ያለብህ ምናምን አለ።
እ፣ ሁሉ ስፖርት ሁሉ ስፖርት ነው ያለው አዎ አዎ
እኮ ደውለው ጠይቀው ከ- ማለት decline ካለ ከእነሱ ጋር ነው የሚጠይቅ የሚጨርሱት አሉ።
success ብሎ ነበር መጀመሪያ፣ ከዛ decline አለ ስላቸው አ፣ success ብሎ ስለነበር በቃ እነሱ ጋር መደወል ያለብህ ምናምን ብለው ስልክ ነው የሰጡኝ።
እ፣ decline ካለ እኛን አይመለከተንም። ነገር ግን እ፣ case ኡን እ፣ እኔ ልመዝግብሎትና ችግሩ ከዚህ ካለ እ፣ refund ይደረግሎታል ወደ betting ቤቱ።
ግን successful ብሎ ነበር፣ ከዛ decline ስላለ ነው።
ለማንኛውም እሺ ሙሉ ስሞትን ንገሩኝ።
የእኔ ስም አቤት አቤል አዎ።
አቤል
ዶ- ዶናት ነው ዶናት ነው እንትኑ ስልኩ የተመዘገበበት ነው ሁሉ ስፖርት
አዎ ቴሌብርም እ፣ ሁሉ ስፖርትም የሚጠቀሙ ስልክ ብ- አሁን በደወሉበት ስልክ ነው።
አዎ አዎ ስልኩ ሌላ ስልክ ነው ስልኩን ልንገርህ አዎ ስሙና ስልኩ አዎ ዜሮ ስድስት ዜሮ ዘጠኝ አርባ ሶስት አርባ ሶስት
አርባ ዘጠኝ
አርባ ዘጠኝ ሰማንያ አንድ ሰማንያ አንድ ሀምሳ ሁለት ሀምሳ ሁለት
የቴሌብር ስሙ አጸደ ገብረመድህን ነው የቴሌ- የቴሌብሩ
እሺ አጸደ ገብረ መድህን አዎ
የሁሉ ስፖርትስ የሁሉ ስፖርት ደግሞ ዶኒ ዶኒ ዮኒ
ዶኒ ዶኒ ዮኒ አዎ
እሺ እ፣ ስንት ብር ነበር amount ቱ?
እ፣ ሰባት ስምንት ነው።
ሰባት ሺህ ስምንት መቶ አዎ
እሺ መች ነበር ቀኑ ያስታውሳል?
ሀያ ሁለት ነው መሰለኝ በፈረንጅ ሀያ ሁለት ሀያ ሁለት አዎ በፈረንጅ ነው።
እሺ እሺ ለማንኛውም አሁን በምሰ- በምሰጠው ስልክ ቁጥር screenshot አንስተው ይልኩልኛል ቴሌግራም ላይ እሺ፣ እሺ።
ዜሮ ዘጠኝ
ዜሮ ዘጠኝ እሺ ዘጠና ሁለት ዘጠና ሁለት
አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት ስልሳ አምስት ይልካለሁ።
ሀምሳ አምስት እሺ አሁን ይልካለሁ።
እሺ ላኩና ችግሩ የተፈጠረው ከዚህ ከሆነ ይመለስሉታል። ነገር ግን decline ካለ እኛን አይመለከተንም።
አዎ ግን ይታይሎታል።
successful ግን successful ብሎ ነበር። ለዛ ነው እኮ ነው ያልደወልኩት። ከዚህ በፊትም እ፣ በሀሪፍ ላይ deposit ምዝሮ የምጠቀም ስለነበር አዎ ሳይን successful ሲል እ፣ አ- እንትን አላለም። ከዛ ምንድነው ቆየ ብዬ አንድ አዲስ ስገባ ደግሞ decline አለ። እነሱ ጋር ደውዬ እ፣ ምንድነው successful ብሎ እንደዚህ ስላቸው አዎ እኛ successful አድርገናል እነሱ ጋር ደውልና ንገራቸው ምን አሉኝ እነሱ።
እሺ ለማንኛውም እኔ አስተላልፍልዎታለሁ ኬዞ
እሺ፣ እሺ።
መልካም ቀን